ሄሎ ጤና ይስጥልኝ ጉዳይ አልማዝ እባላለሁ በኮምደር ዶ
ሰላም sign up ለማድረግ እየሞከርኩኝ ነበር እና ስልክ ቁጥር አስገብቼ ኮድ ግን እየተላከልኝ አይደለም እንደ ባለሙያ ነው ወይስ በቀጣሪ
እ?
እንደ ባለሙያ ነው ወይስ እንደ ቀጣሪ አ- ሆኖ ነው ተቀጣሪ just እ?
app ኡን down ማድረጌ ነው።
እንደ ምንድን ነው ያሉኝ
አይ እንደ ቀጣሪ ገና እንደ app ኡን ቀጣሪ down እሺ እ፣ የሚጠቀምበት ስልክ አይፎን ነው አ
እሺ አይፎን ስልክ ላይ አሁን ላይ እየሰራ አይደለም
okay እ፣ ሌላ ስልክ ላይ ነው የሚሰራው እ፣ አይፎን ላይ አሁን እንዲሰራ ሌላ እሺ
በቅርቡ እህ መፍትሄ እንሰጠዋለን እነሱ አሁን ላይ ግን እ- አይፎን ላይ አይሰራም
እሺ እሺ እሺ በጣም ባለሙያ ፈልገው ነው
አይ just app ኡን check ለማድረግ ነበረ።
አዎ፣ አሁን ላይ አይፎን ላይ አይሰራም እ፣ እሺ ወይ ደግሞ እ፣ እንትን VPN ያብሩና ይሞክሩት
እሺ እሺ እሺ መልካም እሺ thank you